ሄሎ
አቤት ሰላም ዋልክ።
እግዚአብሔር ይመስገን።
Yaris compact አይቼ ነበረ። ምናልባት የቆየ ጥቁር ስቶ ከሆነ አላወኩም።
በርገንዲ ነው
በርገንዲ ነው የሚባለው ቡኒ ነገር አ burgundy በአራት ፒስተን እና በሶስት ፒስተን አለ።
አዎ፣ በአራት ፒስተን እና በሶስት ፒስተን በአራት የሚለውን ነው ያየሁት።
ሀያ አራት ካል
ሀያ አራት ከሀምሳ አዎ።
ሶስት ፒስተን
አስራ ዘጠኝ ከሀምሳ
okay፣ እሺ። ስንት ሞዴል ነው? ሁለት ሺህ ስምንት
አስር ሪል አስር ሁለት ሺህ ሁለት እሺ፣ እሺ።
እሺ ወንድሜ